ሄሎ
ሄሎ ሄሎ ሄሎ፣ ያስልኝ እግዚአብሔር ይመስገን።
ዶክተር ፕላስ
አዎ ከኢትዮ ቺክን ነበር ከ customer care team።
Okay አንድ ኤጀንታችን ቅሬታ ያቀረበ ነው ጫጩቶቹ ጥራትና ሞት ላይ
ጫልቱ
ታዲዮስ ተስፋ የሚባል ኦኬ
ጫጩቶቹ ብዙ እየሞቱብኝ ነው እ፣ ጥራታቸውም ላይ ችግር አለ ነው የሚለው እሱ አንተ Okay።
አሳውቆ ሰ- ሰኞ እመጣለሁ ብሎ አልመጣም ነው እያለ ያለው ሄጃለሁ ሄጃለሁ
አሃ።
ሄጃለሁ ቤት የለም፣ ጽፌለታለሁ እ፣ አሃ።
ቤት የለም። ሲደውልልህ ስልክ አነሳም።
እህ ቤቱን ሄጄ አንተ ስለሌለህ ሄጃለሁ ብዬ ነው የሄድኩት።
እህ እህ እህ ቤቱ ድረስ ሄጄ ማለት ነው።
እህ እህ እህ ቤቱ ዝግ ስለዚህ ነበር። የእሱ የጫጩቶቹን ስልክ case- ደግሞ ደባ- መልሼ ሁለት ጊዜ ሶስት ጊዜ ደውዬ አጣሁና
እህ ዶክተር ዳላ አሳውቄ ነው የተመለስኩት።
እህ እህ ስለዚህ ራሱ ችግር ነው ማለት ነው።
አዎ አዎ ሄጃለሁ ያው እየሞቱ ነው ስላለኝ እህ ቀጥታ በቀጠሮ ነው የሄድኩት። ግን
እህ እሱ የለም፣
እሺ እሺ እሱን case ለማጣራት ነው። አመሰግናለሁ ዶክተር ሁላስ ችግር የለው፣ ችግር የለው።
መልካም ጊዜ። እሺ እሺ እሺ